ሄሎ ሰላም ጤና ይስጥልኝ። ኢንቨስትቤስ ከላ ነኝ። እባክዎን ልርዳዎ?
ወጪ ውዝዶ አድርጌ እስካሁን ድረስ አልለቀቅም።
እሺ ስንት ብር ነበረ? ይቅርታ።
ሁለት ሁለት ሺህ ብር ሶስቴ።
እሺ የደወልክበት የቤት ቤት ቁጥር ነው?
አዎ
እሺ መስመር ላይ ቆየኝ። እሺ ትላንትና ነው ውዝዶ ያደረከው? መቼ ነበረ?
ትናንት ትናንት ማታ ላይ እሺ ሁለት ሁለት ጊዜ ሶስት አባ
ሶስት ጊዜ ማለት ያው ስድስት ሺህ ስድስት ብር ሺህ አይደል?
አዎ ስድስት ሺህ ብር ነው።
እሺ እስክንድር ጌታ- ጌታቸው ወደሚል የንግድ ቴሌ ባንክ account ቁጥር አአ ቴሌ ብር
ንግድ ባንክ ነው። እስክንድር ጌታቸው አንድ ሁለት ሺህ ብር እሺ፣ የሚገባው ወደዛ ነው።
ወዴት? ንግድ ባንክ ላይ እ- ኦሮሚያ ነው ኮኦፐሬቲቭ ላይ ነው የላኩት አንደኛውን